Hello
Hello
አቤት፣ ምን እንርዳት?
እንትን በዚህ በዚህ ቤት በዚህ ቤት ተጫውቼ ነበርኩ ታውቃለህ።
ምን አለ?
የእሱ ቤት ሲጫወት የሆነ ብር ሳፋሪኮም ላይ ሲሞላ አልገባልኝም።
በ voucher ነው ያደረጉት። በምንድን ነው ያደረጉት?
አ
በ voucher ነው በቻፓ
በውዝድራው
ወደ ኤምፔሳ?
አዎ፣ ወደ እንዴዛ
እሺ፣ ኤምፔሳ ስልክ ቁጥሯን ይንገረኝ።
እሺ፣ ዜሮ ሰባት አስራ አምስት
ዜሮ ሰባት አስራ አምስት
አርባ አምስት
አርባ አምስት
ሰባ አምስት
ሰባ አምስት
ሀምሳ አንድ
ሀምሳ አንድ አዎ
ቤት ቤት ደውለው ይጠይቁ። እሺ፣ እዚህ የለም።
እሺ ቤት ቤት ቁጥራቸውን ንገረኝ።
ዜሮ አንድ አንድ
ዜሮ አንድ አንድ አምስት ሀምሳ ሰባት
አምስት ሀምሳ ሰባት
ዜሮ ስምንት
ዜሮ ስምንት
ሀምሳ ሰባት
ሀምሳ ሰባት
አዎ